Hello ሰላም ጤና ይስጥልኝ።
ሰላም በነሰጥን order create አድርጌ ነበረ ወርደት ነው ምናምን በሰኞ አርብ ዕለት ቅዳሜ ዕለት አካባቢ እስካሁን አልመጣልኝ።
Okay፣ እስኪ ስልክ ቁጥር ይንገሩኝ አንዴ።
ዜሮ ዘጠኝ ሀምሳ አንድ ሀምሳ አንድ ሰባ ስድስት እሺ
ሀምሳ ዘጠና አንድ
ዘጠና አንድ አዎ
ምን product ነበር ያልመጣሉት?
ቲማቲም
እስኪ ደግሞ ይንገሩኝ ቁጥር ዜሮ ዘጠኝ ሀምሳ አንድ
ዜሮ ዘጠኝ ሀምሳ አንድ ሰባ ስድስት
ሰባ ስድስት
ሀምሳ ዘጠና አንድ ዜሮ ዘጠኝ ሀምሳ አንድ ማሽን ሀምሳ አንድ አዎ እሺ ይቅርታ system ትንሽ እያስቸገረ ስለሆነ ነው።
ችግር የለም ችግር የለም። ቅዳሜ ዕለት ነው ያዘዝኩት መሰለኝ ቅዳሜ ዕለት ነው ያዘዝኩት።
አዎ በእርግጥ ቅዳሜ ዕለት።
text ም አልገባልኝም። አዎ okay አዎ፣ እሺ ዛሬ ይወጣል። ቲማቲም ነው።
አዎ
okay አዎ፣ ዛሬ አልወጣሉትም። አዎ
በጣም ዛሬ አይገባማ አይደርስም ዛሬ አዎ፣ እስካሁን አልወጣም። መቶ አምስት ኪሎ ነው አጠቃላይ።
አዎ መቶ አምስት ኪሎ አዎ እስካሁን አልወጣም፣ ግን accept ተደርገዋል። ወይ ነገ እንዲወጣሉት ላድርግ።
ቢደርስ ዛሬ ቢደርስ ምሽት ቢሆን ችግር የለውም። አነዛ ነገር የሆነ ነውሽ በቃ ወይም እስከ እስከ ማታ ይጠብቁና አዎ ካልመጣሉት ደውል ያሳውቁን። ነገ እንዲመጣሉት እናደርጋለን። እሺ፣ የት ነበር location ኑ?
ቆየ ፈቼ ንፋስ ስትገባ okay፣ እሺ አሳውቅሎታለሁ። እሺ እሺ